ቀንበር ተነስተልም ማሊ ባባ ማሊ ባባ ማሊ ባባ።
እሺ ምን ልርዳዎት አባት?
ሱዙኪ ኬሪ 2001 አለን አባት። በባንክ ነው በታች ነው ያላችሁት?
አ በባንክ በካሽ ነው። በስንት ነው?
በታች ነው ነጥብ አንድ ነጥብ ስድስት አ በባንክ ነው ነጥብ ሰባት ሰባት። እሺ ምን ያህሉ ነው ባንክ የምታያይዙ?
እዚህ ከሄዲውን ሰባቱን አንድ አንድ ሚሊዮን cash አንድ ሰባቱን ባንክ ባንክ አ አድሬሳችሁ የት ነው?
መስቀል ፍላወርና ፓስተር እንገኛለን።
እሺ እሺ thank you። እሺ እሺ